Hello.
ሄሎ ሄሎ ሄሎ።
እንዴት ናችሁ?
ሰላም ነው ሰላም ነው።
አለን።
እ፣ ትላንትና ከቤስትቪ ላይ ወደ ቴሌብር ገንዘብ እየላከኝ ያለብን ታውቃለሽ። ቴሌብር አልገባም፣ ከዚህም ወጥቷል።
እሺ ቤት ቤት ቁጥርን ንገረኝ።
እ፣ እዛ ቴሌብር ያለው አይ የቤት ቤት የቤስት ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት ሰማንያ አንድ ሰማንያ አንድ ሰባ ሁለት ሰባ ሁለት አስራ ሰባት አስራ ሰባት እሺ ጠብቀኝ። ስንት ብር ነው?
ስምንት መቶ
እሺ process ላይ ነው። ለሳንቲሞች አሳውቅልሃለሁ። እሺ ትንሽ ቆይቶ ይገባልሃል። ጠብቅ።
ይገባላ።
አዎ እሺ፣ እናመግናለን።
እሺ። እሺ፣ አመሰግናለሁ ስለደወሉ።